Hello Hello እናት ወይ እንዴት ነሽ?
እግዚአብሔር ይመስገን።
አለን። ምን ነበረ? ስኬት ቴክኖሎጂ ነበር መለካተት።
እ ስኬት ቴክኖሎጂ ነበር cash register።
እሺ እሺ እሺ እ እንትን መ- memory full አስገብቼ ነበረ በቀደም የዛሬ ሳምንት ዘጠኝ ሺህ ምናምን ብር ከፍዬ ነበር እኮ አናግሪያት አላልኩሽም ነበር እንዴ?
እኮ አ- እንትን ነው አይታ አታነሳም። ሰናይት ነሽ እንዴ አታነሳም?
አ።
እንትን ተይዟል ስልኳ። ደግሞ ስልካችሁ ይበላል እንዴ ሳንቲም እ?
ሳንቲም እ።
ስደውል ስልኩ ይወስዳል ሳንቲም ይቆጥራል አዎ በኦንላይን ስለሚሰራ አዎ።
እ እንጂ በጣም ነው ደግሞ እኮ እንትን የሚለው እሺ አ፣ እኮ ቆይ አናግሪያት።
በቃ አሁን- እ፣ አሁን እንዴ አለ ያለችው- ስልኳ ተይዟል ስልኳ አይ ተይዟል ሰንዬ አናግሪያት እኮ ለምን እሷ ስለሚመለከታት አስቸኳይ እሷ ስላለችሽ እ፣ ወይ ራሴ እመጣለሁ ቆይ ሰው ስለሌለ ነው እንጂ ቆይ እመጣለሁ ራሴ መጥቼ በቃ እሺ እሺ እሺ ሰንዬ አመሰግናለሁ እሺ
አየሽ ኦንላይን ስለሆነ